ሄሎ ሰላም ጠቅላላ አቤት ናታኒም ከስልችት ነበር የምደውለው።
አዎ ነኝ። እሺ፣ ይቅርታ ይቅርታ፣ በጣም ትላንት የወጣሉት ፓፓያ ነበር አይደለ?
አዎ በስህተት ነበር የወጣውና ዛሬ ፕሮዳክቱ ስላልወጣ ነገ ነው የሚመጣሉት።
እሺ፣ ይቅርታ፣ በጣም ነገ ይመጣሉታል።
እሺ።
እሺ፣ መልካም ቀን።